ቢጫ ኢትዮጵያ ቤተልሔም ነው የገባኩ ብሎርዳት
እንትን ነበር እዚህ አካባቢ አልመጣልንም ነበረ። እባክሽን ምንድን ነው ያልመጣሉት ደንበኛችን?
ዛፍ
እሺ የት አካባቢ ነው የሚገኙት?
መናኸሪያ
መናኸሪያ የት ነው?
በዚህ የኮተብ ማነው ላምበረት መናኸሪያ እሺ የቢጂአይ መለያ ቁጥሮትን ወይም የቤቶትን ቲን ነበር ይንገሩኝ።
የቢጃይ መለያ ቁጥሩ ቢጃይ መለያ ቁጥሩ ቤቱን ልንገርሽ TIN number ኦትን? እሺ ወይም የቤቱን TIN number
TIN number ኡ ዜሮ ዜሮ ሀያ ሶስት ዜሮ ዜሮ ሀያ ሶስት መስመር ላይ ነው ደንበኛችን ዜሮ ዜሮ ሀያ ሶስት ዜሮ ዜሮ ሀያ ሶስት ሰማንያ አስራ ዘጠኝ ሰማንያ አስራ ዘጠኝ ሰማንያ ሰባት ሰማንያ ሰባት እሺ መስመር ላይ ጠብቁኝ አወጣዋለሁ ነው
ከቪዲዮ መስራት የሚባለው concept አይቀበልም እና እኛ በአምሳ በሀምሳ ብር የተፈጠረን ዶሮ አይቀበልም።
ብልሽታ bar and restaurant ነው። እሺ ሙሉ ስሞት ይንገሩኝ።
ሙልጌታ ተስፋዬ
ሙሉጌታ ተስፋዬ
አሁን በደወሉበት ልመዝግብሎት
እ አሁን በደወሉበት ስልክ ልመዝግብሎት አዎ ይመጣሉ ዛሬ
አሁን አስተላልፍልዎትና እኔ ወደሚመለከተው አካል የሚመለከተው አካል በአፋጣኝ ምስ ውሳኔ ይሰጡታል። ደንበኞች የት አካባቢ ነው የሚገኙት?
መናኸሪያ ላምበት መናኸሪያ ላምበረት።
እም።
እሺ እ ምንድን ነበር የፈለጉት? ጠርሙስ ቢራ መጥቶሎታል?
ድራፍት
ጠርሙስ የጠርሙስ ቢራ መጥቶሎታል? አሁን እየፈለጉት ድራፍት ነው።
የጠርሙስ ቢራ አለ። አዎ ትላንት መጥተዋል። እኔ የፈለግኩት እንትን ነው ዛሬ ድራፍት እሺ ደንበኛችን እ መጥቶ አልፎት ነው የሄደው ወይስ ዛሬ ጭራሽም አልመጣም?
መቶ አልፏቸዋል። ዛሬ አልመጣም ነው ያሉኝ እንግዲህ
እሺ አልመጣም ለማለት ገና አራት ሰዓት ከአርባ ስድስት ስለሆነ ትንሽ ጠብቀውት መልስ እኛ ጋር መደወል ይችላሉ።
ነው። እሺ ጥሩ